ትራንስፖርት ነው እባክዎ የምንወስደው?
እንትን ነበረ ከቴሌ ብር ወደ ሁለት ስፖርት balance ለማስገባት በጣም ያስቸገረን ውጤት ነው። ምን ሆኖ ነው?
እሺ ቴሌ ብር የሚለው ላይ ይግቡና
እም፣ ከዛ scan ከምትለው አጠገብ
እህ፣
login to ቴሌብር pay የሚል ይመጣልዎታል።
እህ፣ ከዛ እሱ ጋር መጀመሪያ ስልኮትን ያስገባሉ።
እም፣ ከዛ ኮድ ያገኙ ሲሉት ከ OTP ላክሎታል በ SMS ማለት ነው። እሱን OTP ያስገቡና amount ኡን ያስገባሉ።
እሺ፣ ከዛ እንደዛ ካስገቡ በኋላ ይሰራልዎታል።
እሺ፣ እሺ፣ በዛ መሰረት ይጠቀሙ።
እሺ፣ እሺ፣ እሺ፣ ይስተካከላል። ለትንሽ ጊዜ ነው።
እሺ።